በቅርብ አይገኝም የፍቅር አማን በቅርብ አይገኝም የፍቅር አማን ሽብር ነው የኔ ጉድ ሳስብ ትዝታን ሽብር ነው የኔ ጉድ ሳስብ ትዝታን ምንኛ ዘንድሮ ቁመቴ ረዘመ ምንኛ ዘንድሮ ቁመቴ ረዘመ እነዚህ ኮኜ ቤትሽ ይታየኝ ጀመረ እዚህ ኮኜ ቤትሽ ይታየኝ ጀመረ ኧረ ዘመዴዋ ምኔቱ ምኔቱ ምኔቱ ምኔቱ ምኒቱ አገኘሽኝ ግራ ያግባሽና ግራ እንዳገባሽኝ ግራ ያግባሽና ግራ እንዳገባሽኝ እንዲው ዘመዴን ዘመዴዋ ዘመድዬ ነነነ ትዝታይ ኧረ ዘመዴ ነነነ ዘመዴዋ ኧረ አገሬ ልኝ አንቺ አጣላይ ሆነሽ አንቺ አጣላይ ሆነሽ እኔ ትታላይ እኔ እንዲት ጥራጥረን ይዝልቃል ወይ እንዲት ጥራጥረን ይዝልቃል ወይ ኧረ ዘመዴ የነነ ዘመዴዋ ኧረ አገሬ ልጅ ፍቅርሽ እና ፍቅሬ ፍቅርሽና ፍቅሬ የተወሳስበው እና ልብ ጥሳለኝ ብስበው ባስበው አልብ ጥሳለኝ ብስበው ባስበው ኧረ ዘመድዬ ኧረ ዘመድዋ እቱ እንደምን አለሽ እኔ እንዳልባለው ኧረ ዘመድዬ ኧረ ዘመድዋ ኧረ ዘመዴዋ እቱ እንደምን አለሽ እቱ እንደምን አለሽ እኔ እንዳልጓለው ፍቅር የገደለው ጀግና መስያለው ፍቅር የገደለው ጀግና መስያለው እንዲሁ ዘመድዬ ዘመዴዋ እንዲሁ ጌዳማን ንርት ዝታዬ ዘመድ የንረት ዝታ ከቤትሽ መጥቼ ቆሜ ከራስጌሽ ከቤትሽ መጥቼ ቆሜ ከራስጌሽ ናፍቆኝ ነበረው ሞቀኝ ትንፋሽሽ ናፍቆኝ ነበረው ሞቀኝ ትንፋሽሽ ዘመድ የኔ የፍቅርሽ atomic የፍቅርሽ atomic ልቤ ላይ ፈንድቶ ፍጹም መድኃኒቱን አልተገኘም ከቶ ፍጹም መድኃኒቱን አልተገኘም ከቶ ኧረ ዘመዴ ኧረ ትዝታኔ ትዝ ባልሽኝ ቁጥር እንላለው ቢርበኝ ከወዴ ሰው ቢኖረን እንዴት ብታዘበኝ ከወዴ ሰው ቢኖረን እንዴት ብታዘበኝ ኧረ ዘመዴን ኧረ ዘመዴዋ ያውና እዚያ ማዶ ኧረ ዘመዴዋ ያውና እዚያ ማዶ ይታያል ቤትሽ አንገላታኝን ዘንድሮስ ፍቅርሽ አንገላታኝን ለዘንድሮስ ፍቅርሽ ኧረ ዘመዴ ነነነይ ትዝታለኝ ኧረ ትዝታዬ ኧረ ትዝታዬ ዘመዴ ይሬሬ ዘመዴዋ ኧረ ዘመዴ ነነነ ዘመዴ